ጤና ይስጥልን። ቤት ቤት ቤቲ ነው የምልርዳው።
ሰላም ነዎት?
ሰላም።
ቤት ቲኬት ትክክል ማድረግ ፈልጌ ነበር።
ምን አልከኝ?
ቲኬት እሺ ንገረኝ። ካሸር ኮድ እሺ፣ አስራ አንድ አስራ አንድ ስልሳ ሰባ ሀምሳ አምስት
እሺ አርሜ ይልሃለሁ ግን ሁለት ለውስጥ አለው። እሺ
ወድቋል።
ሁለት ጨዋታ ወድቆብሃል። አዎ ምንና ምን?
የመጀመሪያ ሁለቱ
ና ናፖሊ የሚለውን ናፖሊ የሚለው ናፖሊ ነው።
የሚለው እና አስ- አርሰናል አንደር አስራ ዘጠኝ የሚለው
አ- አስራ- አርሰናል አንደር አስራ ዘጠኝ አዎ
እ እንትን ነው ከፒኤስጂ እ ናፖሊ ብራ አይ ዝሮ ዝሮ ግና ወድቋል እንጂ ብራጋ የሚለው እኮ አሸንፏል ግና
ምን አልከኝ?
አይ ና የመጀመሪያው ናፖሊ under አስራ ዘጠኝ የሚለው አሸንፏል።
አቻ እኮ ነው የወጡት ሁለት እኩል።
እሺ እሺ በቃ አይ ችግር የለም።
እሺ እሺ፣ እናመሰግናለን።
መልካም እሺ